ሄሎ ሰላም ናችሁ?
አለን ደህና አለን ይመስገን። ማሽን ያለ አምቡላንስ አላችሁ እንዴ?
አሁን ላይ ያለን አላችሁ?
advanced አምቡላንስ አለን። እ ዛሬ ላይ ግን ትንሽ እስቲ ለመታየት ወደ ጋራጅ ገብቷል።
ሌላ ቦታ የት ነው recommend የሚደረግ?
ስምንት አንድ ሁለት ሶስት አፋላጊ ናቸው።
እ?
ስምንት አንድ ሁለት ሶስት አፋላጊ ናቸው።
ነው እሱም ሳይሆን የምታገኙ ቦታ ነው ያልኩሽ።
አዎ፣ እንደሱ የለም።
ስምንት አንድ ሁለት ሶስት አዎ አፋላጊ ናቸው። እዛ ላይ ቢጠይቁ የተሻለ መረጃ ያገኛሉ ብዬ ነው።